የምንገዛለት ፊቱ ደፋ ቀና ዘውትር ምንልለት እድሜ ዘመናችን የተሰጠንለት እግዚአብሔር አምላካችን መንግስት ሁሉ የሚገዛለት አምላካችን ድንቅ ነው፣ ከቃላትም በላይ ነው። አምላካችን ድንቅ ነው፣ ከመታወቅ ያለፈ ነው። ያለ ሚኖር ስሙ የሆነው አልፋ ኦሜጋ እኔ ነኝ ያለው በጽድቅ እውነት መንበሩን ያጸና በክብር ኃይል በሞገስ በግርማ ላይ ማንም በማይደፍረው ብርሃን በክብር ያለ በዘላለም ዙፋን ጥበብ እውቀት ማስፈራት ተጎናጽፎ አምላካችን ድንቅ ነው፣ ከቃላትም በላይ ነው። አምላካችን ድንቅ ነው፣ ከመታወቅ ያለፈ ነው። ሰማይን ያለ ምሰሶ ያቆመው የምድር ስፋት ልኬት የወሰነው ለባህሩ ገደብ ያኖረለት ለብርሃናት መንገድ ያበጀለት ንፋስን ከመዛግብቱ ያወጣል፣ ደመናት ላይ ውሃን ይጭናል። ፍጥረት ሁሉ እሱን ይታዘዛል። ከመታወቅ ያልፋል የአንተ ማንነት የእጅህ ስራ የሰው ልጅ እንዴት ሊደርስበት እጹብ ድንቅ እንጂ ሌላ ምን እንበልህ ከአይምሯችን በላይ እጅግ ከፍ ያልክ ነህ። ለዘመን ጅማር የለ ለመገኘትህ ወሰን የለ ለእውቀትህ ገደብ የለ ለኃይልህ ወደር የለ ለዘመን ፍጻሜ የለ ለመገኘት